ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ሰላም ነው አለ እንዴት ነህ? ደግሞ አለን። እንትን account ላይ ኳስ ትኬት በልቼ ነበር፣ ግን ብሩ እስካሁን አልገባልኝ።
ምን አልከኝ?
ትኬት በልቼ ነበር፣ ብሩ እስካሁን አልገባልኝ። ማታ ትላንት ነው።
እሺ ቆይ መጣሁ።
እሺ አፍጥኙ አፍጥኙ ተሰራጨ መቶ ብር
ትላንት የተበላ ትኬት እስካሁን አልገባም።
ኮርስ ይገባል መቶ ብር ቴሌ ብር በባዎች ኧረ ይገባም፣ ችግር የለም። ወይዬ
ትላንት የተበላ አ ትላንትና ትኬት እሺ፣ cashier code ኡን ትነግረኛለህ?
እ፣ እንትን account ላይ ነው የበላሁት። እ፣ አክ- በ account ላይ ማለት ነው። ID እንትኑን ልንገርሽ ID ውን እ እስኪ አንዴ ስልክህን ለ- ትነግረኛለህ? ከዛ ID ውን ትነግረኛለህ። ዜሮ ዘጠኝ አስር እሺ ሰላሳ አምስት እሺ
አራት እሺ እ ሰባ ስድስት
ትኬት ID ውን የመጀመሪያውን ንገረኝ።
እ፣ የመጀመሪያው ልንገርሽ አረ ዋዲ እንግዲህ
አዎ እ፣ እ፣ ቢ ሁለት
መቼ ነው የተቆረጠው? አዎ መቼ ነው የተቆረጠው?
ቢ ሁለት
ቢ ነው አይደለ?
አ B ሁለት
መቼ ነው የተቆረጠው?
ትላንትና ትላንትና በዚህ ሰዓት ነው የቆረጥኩት። እ፣ የማታ ጨዋታ ነው።
ትላንትና አ፣ ትላንትና አስራ ዘጠኛ
አ፣
B ሁለት
እ፣ ቢ ሁለት ሲ ሰባት ሲ ሰባት አልሽ ቆይ አንዴ። እሺ win አድርጎ ነው
እ win ነው።
አ win ነው።
እሺ ትንሽ ጠብቀኝ እሺ፣ ለ- ላሳውቅልህና እሺ እሺ ከዛ እነግርሃለሁ።
እሺ ገና አልተያዙ። ጠዋትም እኮ ደውዬላቸው ነበር አዝገውኝ እኮ።
sorry ይቅርታ አባቴ
ችግር የለውም እጠብቅሻለሁ።
እ፣ አሁን ልኬልሃለሁ። እ፣ ስልክህን ንገረኝና አሁን ዜሮ እ፣ በነገርከኝ ስልክ ነው አይደለም እደውልልህ?
አዎ በዚህ ስልክ ነው አካውንት። ያ እሺ እሺ እሺ
መልሼ ልደውልልህ። እሺ አባ እሺ እሺ እሺ አባቴ